ብታነሳ ነው የሚሻልህ። እድሉን አታገኘውም ከዚህ በኋላ። እድልህ ጃይ ነበር መደውለው ጃይ እድልህ ይሳካል እንመኛለን። ይሳካል። መስመር ላይ ነው ደንበኛችን።
መስመር ላይ ነኝ።
ይሰሙታል ደንበኛችን።
አዎ ይሰማኛል። አዎ ከቢጃይ የጥሪ ማዕከል ለምንደውልለውት እሺ።
ምን እንርዳዎት?
አይ ቅድም አናግሬሻለሁ።
እስኪ ደውለውልን ነበር።
አዎ ፍሪጅ ተበላሽቶብኝ ነበረ።
እሺ ደንበኛችን፣ ይሄ ለምንጠይቅ ነበር። እናመሰግናለን። መልካም ቀን።
እሺ